ሰላም ነኝ። እባክዎ ምን ልርዳዎት?
እንትን የማሽን ቦታ ልቀይር ነው ብዬ በቀደም ዕለት አስመዝግቤ ነበር።
የምን ቦታ?
የማሽን ቦታውን ለመቀየር ማለት ነው። እዛው እዛው ነው ግን display ው አለ አይደለ? ላዩ ላይ ያለውን አዎ።
እቺ ተበስታ የምትከተ- የምትገባዋ ማለት ይሄ tower የሚገባበት እሱን ለማስቀየር ሪፖርት አድርጌ ነበር።
በዚህ ስልክ ነበር ያስመዘገቡት?
አህ በዚህ ስልክ እሺ፣ አንዴ በመስመር ላይ ጠብቁ። እሺ፣ ደንበኛችን አፋጆሽን special ቁርጥና ክትፎ ቤት ነው።
አህ
እሺ፣ እዚህ ጋር እንደሚያሳየኝ ከሁለት ቀን በፊት ተመዝግቦ ተላልፎላችሁ ነበር። እስካሁን ድረስ አልመጡ?
አልመጡም።
እሺ፣ እኔ አሁን እንዳልመጡ መዝግቤ እንደ አዲስ ቅሬታዎትን አስተላልፍሎታለሁ።
እሺ ሌላ የምረዳዎት ነገር አለ?
በቃ
እሺ፣ ስለደወሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚከተለው ድምጽ በኋላ ያስቀምጡልኝ። መልካም ቀን።
እሺ